Hello. hello hello
አይሰማም ይስ- ይሰማል። አሁን ምን ልርዳዎት?
እ፣ transfer አድርጌ ነበር ከቴሌ ብር እና
እሺ ደውለው ነበር አይደል? ልከዋል?
አዎ ደውዬ ነበር። በ- ወደ ምን ብዬ ላከው? ቴሌግራሙ
የጥያቄ ምልክቱ ጋር አለ ል- ቴሌግራም
የጥያቄ ምልክት ማለት ነው።
website ኣችን ላይ ሁሉ ስፖርት ላይ ግባና ጥያቄ ምልክቱ ጋር አለ ል- ቴሌግራማችን።
okay፣ በዛ ላከው።
አዎ እሺ፣ ወደ ይሄኛው ስልክ አይደለም ግን ዜሮ ሶስት ዜሮ ሶስት አስራ ሰባት ነው።
ችግር የለውም። በሆነው ይላኩት
እሺ፣ ዜሮ ዘጠኝ አስራ አራት ዜሮ ሶስት ዜሮ ሶስት አስራ ሰባት ነው ስልኩ እኮ እዛ ላይ ነው እኮ የሚልኩት። አሁን አይደለም ነው። okay፣ እሺ